ጤና ይስጥልኝ። ቢጂአይ ኢትዮጵያ ቤተልሔም ነኝ። እባክዎ መደርደው
ጤና ይስጥልኝ። እንዴት ነሽ?
አብሮ ይስጥልኝ።
ደንበኛችሁ ነኝ እና እንቁዎቹን መውሰድ ፈልጌ ነበረ። መሰጠት ተጀምሯል?
አዎ፣ ደንበኛችን የቢጂአይ ዲዮስ ንቀበል ይቅርታ፣
ምን አልሽኝ?
የቢጂአይ አይዲ
የቢጫዬ አይዲ ቁጥር
ID ቁጥር ማለት እዚህ በ text የደረሰኝ ነው።
ከደረስ ነው።
ቀን ኮድ የሚላለን
አርባ አምስት ሀምሳ ስምንት ሰባ ዘጠኝ አርባ አምስት ሀምሳ ስምንት አርባ አምስት ሀምሳ ስምንት ሰባ ዘጠኝ ሰባ ዘጠኝ
እሺ እሺ፣ ደንበኛችን ዲና ስቶር
ምን አልሽኝ?